ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሰላምማ ወደ ቤት ቤት account ኤ ብር ልኬ ነበር ማታ። ቤት ቤት account ኤ ላይ ሳይ የለም።
ገቢ ነው?
አዎ፣ ወደ ቤት ቤት account ከቴሌ ብር ወደ ቤት ቤት account ኦኬ እሺ። ከቴሌ ብር ቆርጦታል ብሩን?
አዎ፣ ከቴሌ ብር ቆርጠውታል። አዎ፣ እሺ። የቆረጠበትን message ተልኮሎታል?
የቆረጠበትም ጊዜ ተልኮልኛል። ሶስት ካሜራ አንስቼ ወደ እናንተ ልኬ ነበር በቴሌግራም። አልገባ አለ፣ አልወረደም።
በቴሌግራም ልከህልናል?
አዎ፣ አልወርድ አለ እናንተ ጋር።
አልገባልን አልገባልንም። screenshot ነው እንዳያደረግከው አዎ፣ እስቲ ወይም ደግሞ text ኡን copy ማድረግ አልቻልክም?
ማድረግ አልቻልኩም።
ኮ- ማለት text ኡን copy paste እ screenshot ኡ አይገባም እንዲ ለካ ምን አልከኝ?
screenshot ኡ አይገባም ወይ? screenshot ኡ- ይገባል። አይ የሁሉም የ customer እየገባ ነው። ምናልባት ኔትወርክ ካስቸገረህ ብዬ ነው አንተን።
ከሆነ እምቢ አለኝ። አዎ፣ እየነዳሁም ነው ግን እምቢ አለኝ።
okay እሱ ነው የሚያስፈልገን። እኛ ደግሞ ለማሳወቅ እሱ ስለሚያስፈልገን ነው። በቻልክ በላካው ሰዓት እናሳውቅልሃለን። ላካውና አሳውቀን።
አዎ፣ እሺ ልክ በገባ ሰዓት ላሳውቅ።
አዎ አሳውቀን፣ ደውልልን። ችግር የለም።